ሄሎ ሄሎ ሄሎ ሄሎ ሄሎ
ምላስ መስከታይ ነው።
ኧረ ሄሎ ስልሽ ሄሎ በይ በእግዚአብሔር። እኔ እኮ ምንድን ነው
ሄሎ እኮ አልኩታችሁ።
ዜሮ አንዳንድ ቤት ሲደወል ከሄዱ ጊዜ የደወሉ እየመሰለኝ እኔ አልከተትኩሽ። ለምን ከትሻለሁ? ያምሻል። እንደ ስራ ፈታው እንዴ?
ከርታኸኛል። ስደውል ኧረ በእግዚአብሔር ተይ፣ በእናትሽ ለራሴ አሁን ያለው ታውቂያለሽ፣ የት ነው ታውቂያለሽ?
የት ነው?
አዳም
ምን ታደርግ- እ ምን ታደርጋለህ?
አክስቴ ጋር ሄድኩ። በቃ ለአንድ ሳምንት ቻው። በቃ አዲስ አበባ
አቤት እኔ የላትም ትባለህ።
እ ነገ ደግሞ አዲስ አበባ ትሆናለህ።
አሁን ደግሞ ከዛ አዳማ ደግሞ ፕሮጀክቴን ጨርሼ ወደ አዲስ አበባ
አዳ
እህ፣ እ?
ምን አለክ? አዳማ በእኔ ምን እዛም በእኔ- ራሺ በእኔ ትደውልልህ።
ማን ነው የተ- ይሄ ደውል-
የአዲስ አበባ ስልክ እኮ ጨረሽው እኮ። ኧረ እግዚአብሔር እኔ እኮ ከ contact ይልቅ እኮ black list ኡ በዛ።
የት ስትሄድ?
ከ contact ኡ ይልቅ black list ኡ የከተትኩት በዛ።
አይ፣
ዝም ብለሽ ስልክ በቃ ስታገኝ መደወል ነው እንዴ? ድሮ ብርቆ ነው ብን የህዝብ ስልክ እንደምንደውለው ነው እኮ።
ወሬኛ አሁን ቆይ፣ እኔ በእኔ ስልክ እደውልልሃለሁ። በላ
እኔ አሁን እ፣ እሺ ቆይ አንድ ሰላሳ ደቂቃ ሲጭን እሺ፣ ደው- ምሳ ልበላ ነው።
እሺ፣ እደውልልሃለሁ።